ሰላም ጤና ይስጥልን። በስፔስ ቤት ላይ እንደዛው
ሰላም ነው።
ሰላም እንትን ትላንትና ከቻፓ ወደዚህ ወደ ቴሌ ብር ብር ልኬ ነበርና processing እያለ ምን ሊገባ መሰለኝ።
እሺ ያው ቻፓ ትንሽ እንትን ስላለ ነው የ withdrawal ችግር አለና ያ ሁሉም ነው እንትን እያለ ያለው እየዘገየ ያለው ምን እንደሆነ ታውቂያለሽ?
እም፣ ከሰባ ሰባት ቤት ሲሜ ነበር ወደዚህ የላኩት።
ምን አልከኝ?
ከሰባ ሰባት ቤት ሲም ነበር ወደዚህ የላኩት እሺ እና ወደ ራሴ ግን መልሼ ወደ ራሴ ስሞክር ወዲያው balanced አለ። ትላንትና ግን የላኩት እስካሁን ድረስ አልገባም።
አዎ ትላንትና የተላኩ transaction ኖች ናቸው processing ብለው እየቆዩብን ያሉት already እኛ ስላሳወቅ ናቸው one by one settle ያደርጉታል እና እነሱን እየጠበቅን ነው እኛም OK ነው አዎ ያው መስተካከሉ አይቀርማ።
አራው ይገባል እስከ በኋላ ይገባል ወይ ጠዋት በስነ ስርዓት ይገባል ትላንትና ነበር የላኩት ለዛ ነው። እሺ።
እሺ እሺ ይቅርታ በጣም ስለዘገየ እም፣ መልካም ምሽት